ሄሎ ጤና ይስጥልኝ እግዚአብሔር ይመስገን ሰላም ነው አለን ታቤስ ከቺፕቺፕ ነው የምደውልልህ እሺ እሺ ኦኬ ሽንኩርት ኦርደር አልተረከቡም አይደለ ሀያ አንድ ኪሎ አልተረከብኩም አዎ አዎ እሺ ነገ የት ላስልክሎት እ እ ነገ የት ላስልክሎት እ እ እራሱ ከመጣ ፈረንሳይ ፈረንሳይ ብረድል
ፈረንሳይ መረከብ ይችላሉ አይደለ ነገ አዎ እረከባለሁ አዎ ተረፍኩ ስለዚህ ከበከባ በቃ ነገ ይደወልሎታል መልካም ምሽት አሜን እሺ እሺ